ሄሎ ደውዬ ነበር ተቋረጠ። endoscopy አራት ሺ endoscopy አራት አራት ሺ ሌላ ጨማሪ ነገር አለው ወይስ የለውም። በ emergency ከሆነ ደግሞ ስድስት ሺ ስድስት መቶ ሀምሳ
ስድስት መቶ ሀምሳ emergency ከሆነ አዎ። በ normal ኡ ከሆነ ያው በቀጠሮ ነው endoscopy አሀ ይሄኛው እንትን አራት ሺ አርባው በቀጠሮ ነው አዎ፣ በቀጠሮ
በአንድ ቀን እንትን አይልማ ቀጠሮ ያስፈልጋል። አዎ፣ የ reception ብዙ ይቆያል። አዎ፣ የ reception ስልክ ልስጥሽ እና እነሱ ቀጠሮ ይይዙልሻል።
እሺ ንገሪኝ። እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አመሰግናለሁ።
እሺ